ሄሎ
ሄሎ ጤና ይስጥልህ።
ጤና
ሄሎ እንትን አዎ እየሰማሁ ነኝ። ባጃጅ ላይ ኦንላይን አይቼ ደወልኩ።
እሺ፣ ምን ልርዳክ?
እሺ፣ ባ- ባጃጅ ባጃጅ ባጃጅ እሺ፣ አዲስ አካባቢ- ባጃጅ ኦንላይን ላይ አይቼ ባብሌ ነኝ።
አውቄያለሁ።
እሺ እና ማ- አዎ መሸጫ ምናምን እዚያ ላይ የለም። ፖ- post አላደረጋችሁም። ስንት እንደሆነች ባጃጁ አዲሷ
አዎ እኮ የት አካባቢ ነክ? agent ስላለን ነው።
ባ- እኔ ባብሌ ነኝ ሄሎ
እየሰማሁ ነኝ።
ባቢሌ
ባብሌ የት አዎ አካባቢ?
ሐረር
ሀረር እኮ አለን ወደዛ።
አላችሁ? እቺ ሌላ?
እሺ አዲስ ድሬዳዋ?
እየሰ እሺ
ሶስት ስንት ሰው የሚጭነውን ነው የፈለግከው? ሶስት ሰው ወይስ ስድስት ሰው?
ችግር የለም። ሶስት ሰው ነው ከ- ከኋላ ሶስት ሰው እና ሹፌሯ
አሁን እነሱ በኤሌክትሪክ ነው የሚሰሩት።
በኤሌክትሪክ ሳይሆን አ፣ ይሰማል?
በእንትን የለም አ፣ እየ- እየሰማሁኝ። አዎ በነዳጅ ኤሌክትሪክ ስ- አዎ በነዳጅ በነዳጅ የለንም። አሁን አዎ የኤሌክትሪክ ነው ያለ።
በኤሌክትሪክ ነው
አይ እኛ በኤሌክትሪክ ነው የእኛ በኤሌክትሪክ ነው።
አዎ ያ ነው። እሺ ችግር የለም። እሺ በጣም ሌላ?
ነው በነዳጅ መሰለኝ። እየሰማሁኝ እየሰማሁኝ sister አ፣ ያ የለም ያ ነዳጅ የለም ሄሎ እየሰማሁ ነኝ። በነዳጁ የለም ሄሎ
የለንም። አሁን እኛ በኤሌክትሪክ ነው የሚሰራው።
አዎ፣ አዎ፣ አዎ።
ቻርጅ በነዳጅ አድርገው ነው መሰለኝ እኮ የሚነዳው።
አዎ፣ onli- online online ስላየሁት በነዳጅ አይ መሰለኝ።
አይደለም።
እሺ፣ እሺ፣ በጣም ነው የማመሰግነው። እሺ፣ sister
አዎ እሺ፣ ከፈለክ ግን ደውልልን።
እደውላለሁ፣ እደውላለሁ። ትል- በዚህ አጭር ስልክ?
አጭሩ አጭሩ ስልክ። እሺ፣ እሺ፣ እደውላለሁ። እሺ
እሺ